Hello hello፣
ይሰማል ይሰማል ይሰማኛል? ሰላም ነው።
ኢንሻአላህ ማለት እሺ። ማን አድሮ
account አልገባ ያለኝ አለ።
ድሮን deposit አድርገህ
አይ አይ አይደለም፣ የእንትን ነው የ virtual agent ነኝ።
Okay
agent ሆኜ እንትን hardware ID እምቢ አለኝ፣ ኢንቫሊድ እያለ ነው።
ሎጊን ለማድረግ እንዲህ ብለው ነው።
አዎ እሺ ቴሌግራም ላይ እንትን የኔ ሊስት ላክልንና እናስተካክልላለን።
በኖርማሉ ላክልህ።
አ በአንተ ኤጀንት ና ማለ በልሰ ኤጀንት ነኝ፣ ገነቱ ከወላይታ።
በቃ በሱ በሱ በገነቱ በሚሉ ላክልን።
እሺ ስም ገነቱ ቢል ሰፖርት ላይ
ሰፖርት ላይ እሺ።
ታውቋላ የሰፖርት
የሶፋ ማዞሪያ የሚለው አለ ዘጠኝ ቁጥር ላይ ያለው ልላክልህ ወደዛ አሁን ትገባለህ ላክልና እኔ ዲስክ እሺ እሺ።